የተነጋገርነው ያገናለች ቃሉን ረስታሽው ቃሉን ረስታሽው ምነው ያመነውን ያገናለች ልቤን አሳዘንሽው ልቤን አሳዘንሽው አገኝሽ እንደሆን ያገናለች ልምጣ ካለሽበት ልምጣ ካለሽበት መቀመጥ አልቻልኩም ያገናለች ገደልሽ በናፍቆት ገደልሽ በናፍቆት